አቤቱ እንዳንተ ማነው? በፍቅረ ቤቴም ባርከው እንደ ሳምራዊው ዘይቱን አፍሶ አዳነኝ ጌታ ምሕረቱን አስታውሶ አቤቱ እንዳንተ ማነው? በፍቅረ ቤቴም ባርከው እንደ ሳምራዊው ዘይቱን አፍሶ አዳነኝ ጌታ ምሕረቱን አስታውሶ መገፋቴን አይተለን የራራብልኝ ስድቤን አስወገደ ሞገስ የሰጠኸኝ ጥንት እንደሰማሁት አየሁ ባይኖቼ እቀኝልሃለሁ ማደሪያ ገብቼ ንቀኝልሃለሁ ማደሪያ ገብቼ ንቀኝልሃለሁ ማደሪያ ገብቼ ከመሰዊያው ስፍራ ብርቅም ከቤት መጣ ልትፈልገኝ ይገርማል ምረት ወዴት ነው ያለኸው ብለህ ጠርተኛል። ግሩም ነህ አምላኬ ማዳን ይደንቃል። ግሩም ነህ አምላኬ ማዳን ይደንቃል። ግሩም ነህ ጌታዬ ማዳን ይደንቃል። አቤቱ እንዳንተ አይን አይታኛለች ከላይ ከሰማያት ነፍሴን ታድገሃል የድሃ አደግ አባት ከፊት የወጣ መንገዴን መራኸኝ ጨለማዬ በርቷል አምላክ ስለሆንከኝ ጨለማዬ በርቷል ጌታ ስለሆንከኝ ጨለማዬ በርቷል አምላክ ስለሆንከኝ አቤቱ እንዳንተ ማነ በፍቅር ቤቴን ባረከው እንደ ሳምራዊው ዘይቱን አፍሶ አዳነኝ ጌታ ምሕረቱን አስታውሶ የሕይወቴ መዝገብ ሲገለጽ መጽሐፉ ቀርጾኛ ይቻለው እኔን በመዳፎ ምስክሩ እኔን ፈጽሞ አላፍርበት ያደረገልኝን የውዴን ቸርነት ያደረገልኝን የውዴን ቸርነት ያደረገልኝን የውዴን ቸርነት አቤቱ እንዳንተ ማ